ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። ቲኬት ለመግዛት ነበር። ምኑ ጋ ነው የምትገኙት?
የስንት ሰዓቱን ነው መግዛት የምፈልጉት?
አሁን የስምንት ሰዓቱን።
እሺ ፌምስ ቅዱስ ሚካኤል ቤተክርስቲያን ያውቁታል?
አዎ እዛ ነኝ ያለሁት እና አካባቢው ጠፋኝ።
ድልድዩ ፊት ለፊት ይታዩናል።
አዎ መሸጋገሪያ እዛ ስር ላይ ኢኮኖሚክስ ባለሙያዎች ህንጻ ይታያል። እዛው ጋር ያለው ድልድዩ አስር ጋር ድልድዩ አስር ጋ ነው ያለው። እሺ አ ቅዱስ ሚካኤል ባለበት በኩል እሺ ማየ አዎ፣ እሺ እዛ ነው እዛ ነኝ ያለሁት። እሺ እሺ እሺ ሰላም አሉ መልካም አሜን።
አሜን